ገበያ hello Hello አቤት አቤት
ድሬ ገባ
አዎ
እ በቴሌቪዥን ያየነውን እቃ
እሺ ለማዘዝ ፈልገን ነበር እና ባህር ዳር ትሰራላችሁ አዎ እንልካለን እ እንልክልታለን
ስለዚህ አሁን ለምሳሌ ቱታ ነበር የፈለኩት ኮዱን አውቀዋለሁ እሺ እንዴት ነው ይቻላል የምናደርገው
Size ምርጫ አለ size መ- መርጠው የሚለብሱትን size መላክ ይችላሉ ከ small እስከ XL አለ
ስንት size ም
Size አለ እስከ double XL ድረስ አለ size Size አለ ስለዚህ አዎ።
Code ኡንና size ነው ም- የምጽፈው አሁን መንገር ይችላሉ ለእኔ ስለደወሉልኝ Okay አሀ በዚህ መ- በሌላ በዚህ መ- ጊዜ ስልሳ ሁለት ሀምሳ አንድ ላይ Text መላክ ይችላሉ ኮዱ አሁን ግን ለእኔ ይንገሩኝ size ኦት ምንድን ነው
Okay በቃ መልሼ Size ኦትን እደውልልሻለሁ check አድርገው አ- እደውልልሻለሁ ጥሩ ካልሆነም ደግሞ ስልሳ ሁለት ሀምሳ አንድ ላይ የመረጡትን መላክ ይችላሉ ቁጥሩን እና size ኡንም አብሬ text ማድረግ እችላለሁ ቁጥሩን ብቻ ቢልኩ ይደውሉልዎታል ራሱ okay እሺ አመሰግናለሁ እናመሰግናለን